ጨዋታውን ጨዋታውን ጨዋታውን የጥት የጠዋቱን ሰላንትያውን ሰላንትያውን አምጪ ጨዋታሽን ጨዋታሽን ጨዋታሽን የጥት የጠዋቱን ሰላምትያውን ሰላምትያውን እንቺ ሰላምትያ በምንትያ በምንትያ
በአይንሺ በአይኔ ውይ ውይ ውይ ውይ ውይ ውይ ውይ ምናለ በአይኔ በአይኔ ስንቱን አናገርሺ ተቀምጠሽ ጎኔ ያየሽውን ሁሉ ዘመዴ ብለሽ የሰው ዘሮች እናት ሔዋንን መሰልሽ አስደነቅሺ ከልብ አስገረምሺ አስደነቅሺ ከልብ አስገረምሺ እንቻልኩሽን ካበ ሰላምታዬ ናት እንበል እንጫወት ጭራይ በልቀያች እንደ ልጅነቷ እንደ ልማዳችን አምጡ ጨዋታውን ጨዋታውን ጨዋታውን የጥት የጠዋቱን ሰላንትያውን ሰላንትያውን አምጪ ጨዋታሽን ጨዋታሽን ጨዋታሽን የጥት የጠዋቱን ሰላንትያውን ሰላንትያውን እንቺ ሰላንትያ በምንትያ በምንትያ
በፍቅርሽ በፍቅርሽ ውይ ውይ ውይ ውይ ውይ ውይ ውይ አ፣ ምናለ በፍቅሬ በፍቅሬ ስንቱ ተመለከት ከአንቺ ጋር ዞሬ አጣሁልሻቸው በሰፈር ልጅ ብዛት አስተዳድረሻለሁ የአዲስ አበባን ግዛት አለመስማት